ጤና ይስጥልኝ ቤተሰቤት።
ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
confirm የሚል ነገር አለ አለኝ መሰለኝ ማታ።
confirm እም፣
እሺ ቤተሰቤት ስልክ ቁጥር የደወልክበት ነው?
አዎ ስንት ብር ነው? hello
ሁለት ሁለት እና አንድ አንድ
ሁለት ሺህ እና አንድ ሺህ
ሁለት ሁለት ሁለቴ አንድ አንድ ደግሞ ሁለቴ እሺ ጠብቀኝ። ሁለት ሺህ እና አንድ ሺህ ነው ያልከኝ አይደለ? hello hello hello hello
hello hello
ወይ
መጨረሻ ላይ ያደረካቸው ሁለት ሺህ እና አንድ ሺህ ብር ነው አይደለ?
አ ገብቷል። ወደ ደወልክበት ቴሌብር ቁጥር ገብቷል።
አብሽራ ያ እሺ መልካም ምሽት።